ይስጥልኝ።
ሄሎ hello፣ ጤና ይስጥልኝ። ድል ገበያ ምን ልታዘዝ?
እንትን ነበር ጫማ ምርት ነው።
እሺ፣ ጫማ ማዘዝ ፈልገው ነው?
አሁን ወቅት ነበር ያየሁት እና ቁጥር ልንገር እሺ፣ አዎ፣ ኮዱ- ኮዱ ንገሩኝ እባክዎትን።
ሀያ አንድ ሶስት ሰባ አራት
ሀያ አንድ ሶስት ሰባ አራት አዎ፣ ጫማ ነው ያዩት ወይስ ሱሪ ነው?
እ ጫማ ነው።
ጫማ ነው። ሀያ አንድ ሶስት ሰባ አራት
አዎ፣
እሺ፣ እሺ። ስለዚህ ምንም ችግር የለውም። ስሙትም አልበል።
ሰለሞን እባላለሁ።
እሺ፣ ሰለሞን የት አካባቢ ነው የሚገኙት አድራሻዎቹ?
እ ክፍለ ሀገር ወደ ወሎ አካባቢ ወደ ሱቁታ ነበር።
እሺ፣ ወሎ ሰቆጣ ማለት ነው።
አዎ፣ እሺ፣ እ ምንም ችግር የለም። መዝግብ ቤቱ አለው። ለበለጠ መረጃ ነገ መልሰን እንደውልሎታለን።
እሺ፣ ብያ ነው እና አጠቃቀሙ እንዴት ነው የምጠቀመው?
አዎ ክፍያ በፈለጉት የባንክ አማራጭ ወይም ደግሞ በቴሌ ብር ይቻላል። እርስዎም ከፈለጉ ደግሞ transfer ማድረግ ይችላሉ። የተለያዩ ባንኮች አሉ። እነሱን አማራጮች ነገ ደውለን እናሳውቆታለን። በፖስታ ላክሎት ከተላከ ክፍያ ከተፈጸመ በኋላ በሰባ ሁለት ሰዓት ሱሪም ነበር።
እሺ። ስለዚህ ኮዱን ንገሩኝ።
እሺ፣ ሀያ አንድ ሶስት ሀያ ስምንት
ሀያ አንድ ሶስት
ሀያ ስምንት
ሀያ ስምንት እሺ። ስለዚህ ጫማና ሱሪ ማዘዝ ፈልገው ነው።
አዎ እሺ፣ እሺ። ይዤታለሁ ሰለሞን ሂሳቡ